ሄሎ
ሄሎ ጤና ይስጥልኝ ሀሚድ ነኝ ምን ልርዳ
አይ ኮድ ልንገርና ይል የቆች ነው ጨዋታ
እሺ ካሻር ኮድ ነው
አ ንገረኝ እሺ
አስራ ሁለት አስራ ስምንት እሺ
ሀያ ዜሮ ዘጠኝ
እሺ ሎስት ነው በሁለት ጨዋታ በሲቲ እና በቫሌንሲያ
እና ወድቋል አዎ ወድቋል
እም።
እሺ ሌላ አለ ሌላ ትኬት አለ
ቆይ ያዝኛው ካለ ልዩ ሁለቱም ክረ
እሺ አሉ።
ቼክ አድ- ቼክ አድርገህ አመሰግናለሁ እሺ እሺ አይ ጨስ አመሰግናለሁ እሺ